hello ጤና ይስጥልኝ ጉዳይ
verify ለማድረግ ነበረ በ application እሺ በአካል ቢሮ መጥተው ነው verify ማስደረግ ያለቦት መጥቼ ሌላ ቁጥር ልስጦት እና እ?
መጥቼ ነበር።
በአካል ቢሮ መጥተው አዎ።
እሺ ግቢ ውስጥ ይግቡና ይመዝገቡ ግቢ ውስጥ ይግቡ ግቢ ውስጥ ገብተዋል አዎ።
እ፣ ሰው የለም ውጭ
ምን እሺ
ውጭ ሰው የለም
አል አልደረሰም።
እሺ እ፣ ቆይ መጣ ሰው የለም? እዛው